hello ጤና ይስጥልን ደንበኛ አቤት።
ስንት የምንደውልሎት?
አቤት እሺ
እሺ አሁን ደውለው ተቋርጦ ነበረ።
አዎ አዎ አብነት ግሮሰሪ ኖት አይደለም?
አዎ አዎ እሺ እኛ ጋር እንደሚታየ ከሆነ እ፣ ኦክሲጅን እ፣ ጌጁ እያስተነፈሰ አስመዝግበው ያን አ።
አክል መቶሎት እንደሆነ ነው። አልመጣሎትም?
መጥቶ ነበረ ግን እቃ ልዋጭ የለኝም ጎሚን አልያዝኩም ብሎ ሄደ። እስካሁን ድረስ አልመጣም ተመልሶ። እንደገና አሁን ተ- እነ ደሴ ያሉትን ስጠይቃቸው እንደገና ደውለ ነገራቸው ላሉኝ ነው። ሄሎ እሺ፣ ስለዚህ እ፣ መቶ ሳይሰራሎት ነው ሄደው።
አልሰራውም። አዎ እቃ እመጣለሁ ብሎ ያው እስካሁን በላይ ነው ከአስራ አምስት ቀን ደንበኛቸው?
በላይ ሆነው እ ሄሎ
እሺ ደንበኛችን እኔ በጣም መዝግብ ያስተላልፍሎታል። ቲ ነምበር ወይም ቢጂ አይዲ ያሉት?
አቤት hello T number ወይ BGI ID ያሉት?
አለኝ። አዎ አዎ
ይሰማዎታል?
አዎ አዎ ይሰማኛል። hello ሄሎ